Hello? Hello? Hello?
Hello? ይሰማል
Hello
ይሰማል።
ይሰ- ይሰማል። ምን ልታዘዝ?
Okay። ያንን ስልክ ቁጥር ለመመዝገብ ወደዚህ መምጣት ነው የሚሉት መጥተኛል እና
እ፣ ቴሌቪዥን ለመመዝገብ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ መረጃ እንዲመጣለት
ኮከብ ሰማንያ አንድ ኮከብ ዘጠኝ ሰማንያ አንድ
ቀሽ ይቅርታ፣ ኮከብ ዘጠኝ ሰማንያ አምስት ከዛ ሰባት ቁጥር ይጫኑና አማርኛ አርጉት። ሶስት ቁጥር ለመጫወት የሚል ይመጣል። ጥያቄና መልስና እድሎን ይሞክሩ የሚል እሺ፣ እሺ።